ሄሎ አቤት። አለ ሄሎ፣ ጤና ይስጥልህ።
አብሮ ስል እሺ፣
ምን ልርዳዎክ?
ራስሽ መልሽስ ደውለሽ ነበር ቅድም ጠይቀን።
okay፣ የሐዋሳው ማለት ነው ያልከኝ አይደል? ወላይታ እና ጠይቄ ልክ አዎ፣ እን- እንትን ያስመጣሉ፣ ግን አሁን ኤስቱን ብቻ ነው የወሰዱት እና ወደዛ ደግሞ እንትን አላቸው ከፍተዋል። ወላይታ አይደል ያልከኝ? ወላይታ office ስለከፈቱ የእነሱን ስልክ ልክልንና ዋጋ ከእነሱ ጋር ታወራለክ። ተጨማ-